ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ። ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ። ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ። እድገት ብልጽግና ለምልሞና አብቦ ሰው የመሃኛዬ ጊዜያቱ ተቃርቦ ሽታው አወደኝ ተሰማኝ ጠረኑ የነጻነት ቀን ታየኝ ጋጋ ነው። ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ የፊደል ዘርስ ቆጥ ስማር ስመራመር እኔም በሀገሬ ሰው ሆኜ ስቆጠር ጨለማው ተገፎ የንጋት ጎፍጨት ብሩሃ ታየኝ የድል አውራ መንገድ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ላምባ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ላምባ ዳገት ቁልቁለቱ ጉድባው ተስተካክሎ ወንዝና ጅረቱ ተራራው ተንጣሎ አረንጓዴው መሬት በሳል የድል ፍሬ አፍርታ ታየችኝ ኢትዮጵያ ሀገሬ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኝ ከአብዮት ድል አምባ የዓለም ጭቁንን ህዝቦች ለሰላም ቻብሩ ዓለም የወታደር ብለው ሲዘምሩ ዝክረ ታሪካቸው ሲነበብ ሲወራ ታየኝ ድል ሰንደቅ ነጻነት ሲያበራ ከመራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኛ አብዮት ድላምባ ከምራራው ትግል ከጀግኖች ደም ጀርባ አዲስ ዓለም ታየኛ ከአብዮት ድላምባ አዲስ ዓለም ታየኛ ከአብዮት ድላምባ